አላ ሌላው አካሉ ሰላም ነው አለ ይመስገን።
እንዴት ነህ?
እግዚአብሔር ምንድን- ይመስገን።
ምንድን ነው እምቢ ያለህ? ሁሉም እኮ ይሰራል። ቤትማኑም ይሰራል፣ ጃሩም ይሰራል።
አ- አይ በቃ እምቢ አላለኝም እኮ ማ- አንቺ ነሽ support ያደረግሽኝ።
አዎ
okay አይ በጣም አሪፍ thank you በጣም አይ በመጀመሪያም እኮ active ነው። ያው እኔ እቺ technical ኡ password ማስጀመር ምናምን አለ አይደል?
እም። አይ እንትኑ እሷን- ሰዓቱ ልክ አልነበረም። ለዛ አ- ነው አሁንም ናይሮቢ ላይ በ- ስላልነበረ ነው። አሁን ሰዓቱ ተስተካክሏል።
እም።
እ፣ cashier ዋን የላኩልህ password አለ አይደለ? cashier ዋን እ?
እናቱ የተላከልህ password አለ አይደል?
አ በሱ ተጠቀም። እሺ አሁን እኔ መ- መጨረሻ ላይ የላኩልህ password አለ አይደለ? የ cashier ዋን
የ cashier ዋን አዎ አለ አ- መጨረሻ ላይ ላክሽው። ለ cashier ቱ ደግሞ አዎ።
ቀይረው ብሎኝ ራሴ ቀይሬዋለሁ።
Okay ቀየርከው? ትችላለህ።
ቀ- ቀይረው አልሽኝ እኮ አስቀምጬልሽ ልቀይረው እዚህ display አዎ።
እያደረገ ነበር አይ አዎ confirm የ cash- password new password እያለ ቀየርኩት እም።
እሱን የ cashier two ን አይ ጥሩ አደረክ። በቃ ይሄ የመቅደስም ይሰራል የሰላምንም እንደዛ አድርገህ መስ- መግባት ይቻላል።
okay አሁን ልክ እ፣ የመቅደስን እ፣ ባረግሽው መንገድ የሰላምን ልሞክረው እኔ አዎ በቃ አሁን እ፣ ለ- የሰላምንም ስትሞክረው copy paste አድርጋቸው የተላከልህ password ና User አለ አይደለ?
እ፣ ሰሌና one አይደለም የሚለው ሰሌና one ን copy አድርገህ አስገባ። Password ኡንም እራሱ
Okay አይ ያው desktop ስለሆነ ኮምፒውተሬ ከስልኬ ላይ እኮ ነው እንትን ማስገባው ነው እምቢ ያለው እኮ ሰዓቱ ልክ ስላልነበረ ነው እምቢ ያለክ እንጂ እም።
ይሰራ ነበረ። ሰዓቱ ነው እሺ የተ- እንትኗንም የቃውን ያልተስተካከለ ነው።
የካሸርቱ የካሸርዋንን አስተካክለሽዋል ሰዓቱን የ cashier two ግን አልተስተካከለም ተስተካክሏል። Display ው አንድ አይደለ?
አይ እ፣ እም።
አ- አንድ አይደለም እንጂ display ው ይለያያል cashier two ራሱን የቻለ desktop የራሱ display አይደል እሺ ያለው እሺ፣ የእሱ ላክልኝ። ሰዓቱን check የ- ላድርገው። የእሱ የኔ ልክልሻለሁ Displa- ይሄ ላክልኝ ስልሳ ስድስት የሚለው ነው።
ቋ- የእሱን cashier two ስልሳ ስድስቱ መሰለኝ። አዎ ግን አዎ ደግሜ ልክልሻለሁ። ማን Cashier two ልበል ይላል አንቺ?
ሀብታም።
ሀብታም።
አዎ እሺ ሀብታም፣ በጣም አመሰግናለሁ። Cashier two ብዬ ላኩልሻለና ሀብታም።
እ ከዛ ደግሞ በዚሁ ሀብታም፣ አሁን ለምሳሌ ጠዋት ገብተን ስንከፍት ማለት ነው እ አሁን cashier አሁን cashier one ላይ ሁለቱም password ምናምን active ነው እና ምን እንትኑን like display ውን እ አሁን ማጫወቻውን እንዲያመጣልን Chrome ላይ ገብተን ነው ሁለቱን የምንከፍተው።
አዎ link ዋ የተላከችላችሁ link አለች አይደለ?
አዎ በ link ዋ ትከፍታታለህ።
Okay link ዋን click ስናደርግ ሲመጣ save ስላልኩት እዛው በዛው Enter enter እያልን መግባት ብቻ ነው የሚሆነው ማለት ነው።
አዎ user ና እም፣ እም፣ Password እም።
ማስገባት ይቻላል።
እሺ ግን ሁሌ ሲከፈት እዛ እንደ ምንድን ነው የሚባለው Save Link ዋ ሁሌ እንዲደረግ እንድትገኝ። አዎ በቃ ይቻላል። እንደዛም save ማድረግ ትችላለህ አንተ ለራሱ።
Okay okay ሀብታምዬ እሺ በቃ ይሄንን ያው accept እያልኩሽ ነው Accept በለው። እሺ Accept ብዬዋለሁ። በቃ እስኪ እ፣ እሺ።
ይኸውና ይሄ ግን እዚህ ሰዓቱ የ Golden ነው ሪስ አ- ሰዓቱ ነው ይሄን ይሄም ያልተስተካከለው ለዛ አየሽ።
ነው።
አዎ ሰዓቱ አልተስተካከለም። አንድ ሰዓቱን አስተካኪልኝና እም።
እንደው ይኸው ሀብታም በ- በ- ይኸው በደ- በነካችሽ እ- ጎል- ይኸው እሺ ጎልደርሽ በዛው ይኸው እያየሁት ነው።
አዎ እኮ ሰዓቱ ናፍቆኝ እንዴት እኮ ነው።
እንደሚስተካከለው እና እም፣ ለሌላ ለሌላ ጊዜ ጊዜም አዎ እንደዚህ ሰዓቱ አዎ፣ ልክ ካልሆነ እም፣ ታስተካክለዋለህ። ያው እዚህ ጋር አድ ኦኬ፣ የምትላለች አይደል?
አዎ፣ add clock for different times። አዎ፣ እም።
እሺ፣ እም፣ ከዛ እነዚህ ናይሮቢ ናይሮቢ ላይ ማድረግ ነው።
አ፣ okay፣
ያው እዚህ ጋር ናይሮቢ የሚል አለ አዎ፣ አይደል?
አዎ፣ እሷን ነው በቃ ሁለቱንም ናይሮቢ ላይ Select time zone ታደርገዋለህ።
ሁለቱንም ናይሮቢ ላይ ስታደርጊው automatically አዎ ሰዓቱ ይስተካከላል ማለት ነው።
ቆይ፣ አይ ሁለቱን ናይሮቢ ላይ ታደርገውና እም፣ Internet time የሚለው እም፣ ላይ አዎ፣ Update ተመደረገ።
ታደርገዋለህ።
ናይሮቢ Internet time ከዛ ትገባና update ታደርገዋለህ። የሚነካው ሰው የለም አይደል?
አይ ማንም የለም። እኔ ብቻ ነኝ ያለሁት።
እየተመለሰ
ወደኋላ መለሰሽ። Okay እሺ። አሁን
ከዛ change የምትለዋን Change setting.
ተነካታለህ።
እም፣
ያው update አደረግከው። ከዛ ደግሞ date and time ላይ ትሄድና አካሉ ወይ ወይ ያሳል ዴት የሚለውን እንካልኛ እንዴ?
ዴት ኤንድ ታይም አዎ
እሺ አዎ። ከዛ ያው ቼንጅ ታይም ዞን የሚል አለ። እሱን እንካው አለ ካብሬ ነው የሚለው።
ዌር ኢዝ ታይም ዞን ቆይ ላሳየው። ያው እዚች ጋር እችኛ እሺ እታ
እሷ ያለችበት የኛ አይታይም።
አሃ ያው እሷ ንካት። ከዛ በቀሷ አዎ ቆይ አንዴ ናይሮቢ ላይ ታደርጋታለህ ማለት ነው።
እኛ ኢትዮጵያ እንታወቅም በቃ በናይሮቢ ነው።
አዎ ያሳዝናል።
ያው አሁን ተስተካክሏል። እሺ
Okay አዎ፣ ራሱ ተስተካከለ።
አዎ በቃ አሁን refresh አድርገውና ሞከረው።
Refresh አድርጌ ይሄኛው የምን የ Golden Race ኡን እዚህ ጋር ራሴ እ፣ Cashier two?
ሰላምን ለማስጀመር ልሞክር።
የፈለግከው ማስጀመር ትችላለህ። ቤትማኑንም cashier two ን እዚህ ጋር display ው ላይ እንትን ማለት ትችላለህ።
Okay አይ ቤትማን already ጀምሯል። እንትኑን ጫን ብሎኝ አሰሯል ምንድን ነው ላይ።
ቤትማን retail manager ኡን ጭ- ጫን ብሎኝ እም፣ እሱን የ- የጫንኩ ነው። Smart በቃ።
ስክሪን ካንት ቢ እሺ፣ reached እንትን- ምናምን ይላል። ይሄ ምንድን ነው?
እንትን ነው በለው። ከዛ እም፣ ምን ልበለው?
የሰላምን ሞክረው አሁን አንዴ።
ሰላምን እዚህ ላይ ልሞክረው።
አዎ
Okay ስለዚህ address ኡን እ፣ okay ራሱ እንትን ላይ ያመጣልኛል አይደል?
አዎ አዎ፣ Chrome ላይ አዎ
እም። እሺ እሺ በቃ ወይ እነግርሻለሁ። እሺ።
ላስገባልህ እንደ link ኡን።
ደስ ይለኛል። አስገቢልኝ እዚህ ጋር link ኡ
እሺ ያው ሲገባ በቃ log in እልበታለሁ። Hello?
okay ወየ ወየ log in ሀሳቢ።
እልበታለሁ ሲከፍት። እሺ እሺ እሺ thank you ማ ስላልከፈተ። እሺ አባ።
በጣም አሪፍ thank you እሺ መልካም ምሽት።
እሺ መልካም ጊዜ እሺ አባ።